ጥርልኝ
ወይ ሰላም ዘጠና ስድስት ሀምሳ ስምንት ዘጠና ስድስት ምን ሆነብን?
እንትኑ ማለት ነው order number እናንተ የሰጣችሁ ልክ አይደለም። እዛ ምግብ ቤት ያለውና እኔ ጋር ያለው ተቃራኒ ነው። ወይ ላ አናግራት
እሺ እሺ፣ አገናኘኝና ላናግራቸው።
እንኪ ያውና አናግራት
እሺ እሺ፣ አገናኘኝ። hello፣ ጤና ይስጥልኝ እናቴ። ከ BeU ነበር የምደውለው በሰባ አራት ዘጠና ስድስት ሀምሳ ስምንት order የለም አንድ chicken shawarma ዘጠና ስድስት ሀምሳ ስምንት አዎ እኔ ጋር የለም። ዘጠና ስድስት ሀምሳ ስምንት አልተሰጠኝም።
okay እሺ እንትን በ chicken shawarma የታዘዘ order አለ እንዴ?
በ chicken shawarma የታዘዘ order እ ልንገርሽ፣ እሺ እ በ chicken shawarma የታዘዘ ዘጠና አምስት ሰማንያ ስምንት አለ እና ዘጠና ስድስት ሰላሳ ሁለት አለ።
ዘጠና ስድስት ሰላሳ ሁለት እሺ አዎ እሺ
hello
እ hello ወይ ሳሙኤል ቆይ አንዴ እሺ በዚህ order ነበር አልታዘዝንም እያለችኝ ነው እና ታዲያ ወቅታዊ መሄዷል እንዴት ነው?
እኮ ሰዓቱን ቆይ check ላድርጋ መታዘዝን አለመታዘዙን ሳሙኤል
እሺ ምን እሺ ችግር የለውም ግን ይሄ ስልክ አይሰራም።
እሺ እኮ ሳ- ሳሙኤል